አምነን ተነሰና ስምን ይዘን ፍቅርህን ማዳንህን ተስፋ ያደረግን አብረህን ስትወጣ እናሸንፋለን። ቀኝ ስትረዳን ምድርን እንወርሳለን። አብርሃም አመነ ጸደቀች ሕይወቱ፣ ቃልን ሰምቶ ወጣ ከዘመድ ከሀብቱ፣ ጌትነትን አምኖ ታዞ ስለኖረ በነፍስም በሥጋ መንገዱ ሰመረ። አምነን ተነስተናል ስምህን ይዘን ፍቅርህን ማዳንህን ተስፋ ያደረግን አብረህን ስትወጣ እናሸንፋለን። ቀኝ ስትረዳን ምድርን እንወርሳለን። ማለፍ እንችላለን የእሳቱን ቅጥር ያመነው ታማኝ ነው የማያሳፍር ከዮርዳኖስ ማዶ ተረስተን አንቀርም ቃል ገባልንን ሳንወርሰዋን ሞት አምነን ተነስተናል ስምህን ይዘን ፍቅርህን ማዳንህን ተስፋ ያደረግን አብረህን ስትወጣ እናሸንፋለን። ቀኝ ስትረዳን ምድርን እንወርሳለን።